hello ሰላም ነኝ።
ሰላም እንዴት አደርሽ? እኔ የምልሽ ሰማንያ አንድ ሀያ አንድ ሰማንያ አንድ
ስንት ስንት?
ሀያ አንድ ሰማንያ አንድ ሀያ አንድ ሰማንያ አንድ አዎ ሜዳው ነው እዛ።
ደንበል ከደንበል አልፎ ነው እ፣ እንትን ላይ ነው ቢትወደድ ባሩ ህንፃ ላይ ነው የሚሄደው እም፣ አርባ አምስት ብር ነው የሚያሳየው
ከየት ነው የሚነሳው?
ከኮኮል
ኮኮን ስልሳ አምስት ይሆናል።
እሺ ቻው